ግባት አለኝ።
ጤና ይስጥልኝ።
አሁን እንትን ልኬልሽ ነበር ላክልኝ ብለሽኝ ምን በዋትሳፕ
እ? በዋትሳፕ
አ አስገብተ ነው ወይስ ምንድን ነው?
አ አስገብቼ ብሩ አልመጣልኝ።
እሺ ያካ ምንድን ነው ስምክ? የ account ስምክ? ዋትሳፕ ላይ እ?
ዋትሳፕ ላይ ስምህ አ ስሜ ስሜ ስም ማን ነው? ሙስጠፋ ውስጥ እሺ፣ እሺ መስማት